ጤና ይስጥልኝ ቤት ቤት ቤቴን የምንረዳው
ማታ በቴሌ ብር አራት ሺህ ብር በሳንቲም ቴፕ withdraw አድርጌ እሺ limit እያለኝ ነበረና እስካሁን አልገባልኝ።
በዚህ ስልክ ነው አዎ በዚህ ስልክ ነው።
እሺ አንዴ ጠብቀኝ እሺ።
አራት ሺህ ብር አራት ሺህ ብር ሁለት ጊዜ ነው። አራት አራት ሺህ ብር ማለት ነው።
ወደ ቴሌብር አስራ አንድ ዜሮ ስምንት ዜሮ አምስት ሰባ ስምንት right።
confirm ስላልተደረገ ነው። እሺ confirm አድርጌልሃለሁ፣ ይገባልሃል አሁን እሺ እሺ ተደውል። እናመሰግናለን። መልካም ቀን።
እሺ እሺ